Hello መሰረት ነኝ ልታዘዝህ መሲ ሀምሳ ሰባት ሰላሳ customer ሩ አልፈልግም ብሏል እ
ስምህን ያንተን ስም ስ- እ- ያንተን ስም ንገረኝ ሀምሳ ሰባት ሰላሳ አልከኝ አይደል አዎ በሱ ፍቃድ በሱ ፍቃድ customer አልፈልግም ነው ያለህ አዎ ደውዬ ጠይቄው ነበር
እ አይ በሱ ፍቃድ ነው በሱ ፍቃድ እሺ አሳውቄልሃለሁ ከአስር ደቂቃ በኋላ መልሰህ ደውልልኝ እንዴ ያንቺ ነው እንዴ ሶርድ ወይኔ ጉዴ